ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳው?
deposit ቴሌ ብር እምቢ ብሎኝ ነበረ OK፣
እ?
እምቢ ብሎኝ ነበር።
deposit ቴሌ ብር አላደረኩም። በቴሌ ብር deposit ላደርግ ነበር።
እሺ፣ ትንሽ technical የሆነ ችግር ስላጋጠመን ነው። አሁን ኦ።
በምነግሮት ቁጥር ያስገቡና ከዛ ደረሰኙን በቴሌግራም ይልኩልናል፣ እናስገባሎታለን።
እም፣ በቴሌ ብር ማለት ነው።
እ?
በቴሌ ብር
አዎ የቴሌ ብር ቁጥር ሰጦትና ወደ ምነግሮት ቁጥር ያስገባሉ።
እሺ፣ ምትነግሪኝ?
ከዛ እኛ ደግሞ ከዚህ እናስገባሎታለን ማለት ነው ወደ ሁሉ ስፖርቶት
እሺ፣ ቁጥር ያዙ ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት
ሰላሳ አምስት
ሰላሳ አም- እሺ፣ ሰላሳ አምስት አስራ ዘጠኝ
እ፣ ስልሳ ስድስት
እሺ፣
ይሄ ከዛ ደረሰኙን ሙሉ ስሞትን ስልክ ቁጥሩን በቴሌግራም ይልኩልናል።
በዛው በቴሌግራም በራሳችሁ እንትን አይደለም።
ቻናል የእኛን ቴሌግራም ቁጥር ያውቁታል?
እዛው በ application ኑ ያመጣልኝ ቴሌግራም እንትን አለ።
ቆይ ሰባ ስምንት ቤት ነው የያዙ እሱንም
okay፣ ቆይ እሺ፣ ዜሮ ዘጠኝ ሰባ ስምንት እሺ፣ ቆይ አንዴ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
አስራ ዜሮ ስድስት እሺ፣ በዚህ ነው የምልከው።
አዎ ወደዚህ ቴሌግራም
እሺ፣ አመሰግናለሁ።